ሄሎ ሰላም ጤና ይስጥልኝ። ዳዊት ዶ-
እቤት ነበር። ትንሽ ቆይቼ ደውዬልሽ ነበር።
እሺ
እ፣ አካ አሁን በ account አሁን ልላክልሽ ባንክ ቤት አሁን እሑድ ስለሆነ ይቻላል። እሺ account text ልከለለውታል።
አዎ ልከ ልከችልኛል።
አዎ ይቻላል።
ነገ እንትን ብዬ ከፍዬ ነገ መምጣት እችላለሁ አይደል?
አዎ የኦንላይን ተማሪ የአካል ተማሪ ነው።
አዎ አዎ።
አዎ ይቻላል። ስድስት በቃ ሰዓት ነገ ስድስት ሰዓት ላይ መድረስ ነው። እስከ ስድ- እስከ ስድስት ሰዓት ነው እንትኑ።
አይ ነገ ስድስት ሰዓት ላይ ነው ቦታው ማለት ነው።
እሺ።
ጄምስ አዎ ስንጣ ላይ ማለት ነው።
በቃ orientation ኑ ዛሬ ስንት ሰዓት ነው የሚጀመረው?
ስድስት ሰዓት ላይ ነው የሚጀመረው።
በቃ ስድስት ሰዓት መድረስ አለብኝ እዛ።
አዎ አዎ እሺ እማዬ።
ስለደወሉ እናመሰግናለን።
እሺ ደረሰኝ በምን ልላክልሽ?
ስልክ ቁጥር ባደረገችው text ባደረገችው account በ okay እሺ፣ በሱ ቴሌግራም ላይ screenshot አድርጌ ላክልሽ።
አዎ እሺ እማዬ።
እሺ